ጤና ይስጥልኝ ስፖርት ዋካው ምንድን ነው?
አብሮ ይስጥልን እንትን ነበር ኔት ፔ ስድስት መቶ ሀምሳ ብር ብሎ ግን አካውንቴ ላይ ማስቀመጥ አልቻለም።
የኩፖን አይዲውን ንገሩኝ።
እቺ መልሼ ልደውልሽ እንትን ኔትወርክ እንትን ስለሆነ ይቻላል።
እሺ